የለም እሱን ከቢሮ ነበር የምደውልህ
እ ከቢሮ ነበር የምደውልህ።
እሺ ሰኢዳ የምትባል customer እየደወለች ቅሬታ እያቀረበች ነበር እና ደውልና እስኪ እየመጣሁ ነው ምናምን በላት። አንተ ነህ አይደለ ያስክላት?
ጀሞ እሷ ሌላ ቦታ እኮ ነው። እሺ
የት ነች ያለችው? እንዴ ጀሞ እኮ ነች
ሚካኤል ጋር ነች።
የያዝከው ራሱ አንተ እኮ ነው። መስጠት ትችላለህ አይደል? እንዴ ጀሞ አዎ፣ ብዙ order ነው ያዝኩኝ። ስልሳ ምናምን ሰው ነው ያዝኩኝ ያዝኩኝ።
አይ ቢሆንም complain እያቀረበች ነው። ስጣት። እሺ
እሞክራለሁ።
እሺ